Hello? Hello? Hello? Hello?
ሄሎ ጤና ይስጥልኝ ቤተሰቤት ምን ነበር? ጤና ይስጥልኝ ቤተሰቤት
የዋንነት
ምን- ምን አልከኝ?
አይ ዋንዱ ባደቲ
ይቅርታ አማርኛ ወይ ወይ አንተ ኦሮምኛ አታውቅም?
አይ እኔ አላውቅም ይቅርታ።
አ ኦሮምኛ አሉ
አዎ በአማርኛ ማውራት ትችላለህ ወይ?
አይ ወይ እንግሊዝኛ?
የሬስ ቤቱን አዎ አዎ ነበር።
አካውንት ብር ከየት ነው ገባ
ኦኬ ስንት ብር ነው? ስንት ብር ነው?
እ ብሩ ስንት ነው? ስንት ነው?
ሀያ ብር
ሀያ ብር በምንድን ነው ያወጣው?
እ በምንድን ነበር ያወጣው?
ምን አልክ?
ዊዝድሮ ስትል በምን በኩል voucher ነው? ሳንቲም ፔይ፣ ቻፓ የትኛው ነው?
አይ የቤስት ቤት እኮ የኳስ ያው- ጨዋታ
ወዴት ነው ያወጣው?
እ?
የት የት አወጣህ?
አይ እኛ account የለም
እኮ ወዴት አወጣህ? ሀያ ብር እ
ወዴት ነው ሀያ ብር ያወጣኸው ወንድም?